ሀምሳ ሶስት ስልሳ ዘጠኝ
ሀምሳ ሶስት ስልሳ ዘጠኝ ምን ሆነ ምን ሆነ ለሰይድ አስገቡለት ለሰይድ አይሆንም እንደዛ ማስገባት አቁመናል ከአንድ driver ወደ ሌላ driver order አናስተ- አናስተላልፍም እሺ አውጭልኝ ሌላ order ይዣለሁ እኔ የያዝከውን order ንገረኝ ሀምሳ ሶስት ሰባ ስምንት
ጠብቀኝ መስመር ላይ እሺ እየጠየኩት ማስገባት አይቻልም ማለት ነው። እንግዲህ የማስገባት አሁን መቼም ምን አገባኝ ብለኝ ያንባጥጣለሁ።
ሀምሳ ሶስት ሰባ ስምንት አይደለ
የሚወጣው ሀምሳ ሶስት ስልሳ ዘጠኝ የያዝኩትን ሀምሳ ሶስት ሰባ ስምንት የሚወጣው ሀምሳ ሶስት ስልሳ ዘጠኙ ነው ሀምሳ ሶስት ስልሳ ዘጠኝ አዎ
ማን ነው አንተ ስምህ ቢኒያም ነኝ ቢኒያም
ከየት ነው ቢኒያም የያዝከው ከ Burger Plus ወደ መገናኛ ከ Burger Plus ወደ መገናኛ ያለው እኮ ሲጀመር አንተ ጋር አይደለም ያለው ኦርደሩ እኔ ጋር አይደለም ኧረ ገብቷል እኔ ጋር ጆን ፖሊኒዮ እኮ ነው የያዘው order ኡን refresh አድርገህ ያው እስኪ refresh አድርገህ ያውና ሰጥሻለሁ refresh አድርገህ ያውና ካልወጣልህ ትደውላለህ ድጋሜ እሺ